ሌላው ወይ ቆይ አንዴ ልንገርሽ፣ password ኡን አትዝጊው።
እ እ password ኡን ልንገርሽ፣ አንዴ አትዝጊው።
እሺ እሺ እሺ።
password ኡን እንኳን ነው እስክሪብቶ የለም እስክሪብቶ
አንድ አራት ሰባት
አንድ አራት አንድ አራት ሰባት አንድ አራት ሰባት ሁለት አምስት ስድስት ዘ- ስምንት ሁለት አምስት ስምንት ስምንት ሶስት እ።
ስድስት ዘጠኝ ሶስት ስድስት ዘጠኝ ዜሮ
ዜሮ እሺ። አዎ፣ ያሽው ገባች።
አሁን አንዴ አትሞይልኝም እማ ምን እኔ ዴስክ ላኪዋ ወይ? እሺ እሺ አስራ ልንገርሽ እሺ አስራ ሶስት ዜሮ ሁለት የኔ ዲስክ ነው።
እ፣ እሺ እን- እኔ desk አለ። ቆይ አንዴ እሺ
እንዳይጠፋ አስራ ሶስት ዜሮ ሁለት አስራ ሶስት ዜሮ ሁለት ሰባ ዘጠኝ ሰባ ዘጠኝ አርባ አራት አርባ አራት ሰላሳ ሰላሳ እስኪ አሴፕት ነው ሲመጣሽ።